hello hello ሰላም ጤና ይስጥልን።
አብረን እያሱ ኖት?
አዎ ከ Chip Chip ነበር የምንደውለው።
አዎ Chip Chip ን ይጠቀማሉ አይደለ?
ምናሽ Chip Chip ን ይጠቀማሉ አይደለ?
አዎ አዎ Chip Chip ላይ ምን ያልተመቹት ነገር አለ? መስተካከል ያለበት ነገር ካለ እንድናወራበት ነበር የደወልኩሎት። ይቅርታ።
እ
Chip Chip ላይ ያልተመቹት ነገር ካለ product ኦቹ ላይ ሊሆን ይችላል፣ delivery service ኡ አጠቃላይ እንዴት ያገኙት የሚለው እንድናወራ ነበር የደወልኩሎት። hello
አሎ
አቤት።
አሎ አይሰማ አይ የሰማሁት ነው፣ ይቀጥሉ።
እሺ እሺ ምን ልርዳው?
እንዴት አገኙት? ምን መስተካከል አለበት ችፕችፕ ላይ?
አልገባኝም ምን ምናሽ ችፕችፕ ችፕችፕን ይጠቀማሉ እጠቀማለሁ ብለውኝ ነበርና አዎ እኔ መንገድ ላይ መስተካከል የሆነ እነሱ ሰራተኞቹ አግኝቼው እሺ
አ፣ እንደዚህ እንደዚህ ብሎ ስልኬን ተከፈቱ ተከፈቱ ሌላ ሰው ነው የሚጠቀምበት?
እስካሁን አልጠቀሙም እኮ ገና ገና ወደፊት ነው እንጂ በቃ ይጠቀሙ። እሺ መልካም ቀን ይሁንልዎት።
እሺ እሺ መልካም ነው ይሁንላችሁ እሺ እሺ